ጤና ይስጥልኝ ቤት ዲቦራ ነኝ። በአካውንት ነው።
በአካውንቴ deposit አድርጌ ነበር እና እሺ አልገባልኝም ብሩ እስካሁንና almost ሰላሳ ደቂቃ አለፈው። እኔ አሁን የሚጀምርብኝ ጨዋታ አለ።
deposit ያደረግ ገቢ ነው ያደረግከው?
አዎ deposit አድርጌ ነበር ወደ አካውንቴ ከ CBE ብር።
እሺ ከ CBE ብር የተላከልን message እና CBE ብር የምትጠቀምበትን ቁጥር ቴሌግራም ላይ ላክልን እና check እናደርጋለን።
okay ከ CBE ብር text ኡ አልገባም፣ ግን የ CBE ብር የምጠቀምበትን የሚሆን የአካውንቴንም ቁጥር ይሄው አሁን የደወልኩበት ነው።
እሺ ግን አሁን check ለማድረግ ያቺ ካንተ አካውንት ላይ መቅረጧን text ዋ ትፈልጋለች። ለዛ ነው ለማሳወቅም በእሷ ነው የምናሳውቀው። ዘጠኝ ሀምሳ አንድ ላይ ደውልና text ኡ እንዲልኩልህ አድርግና ከዛ transfer አድርግልን ለኛ።
እሺ እሺ።
እሺ